አየን ወይ?
አቤት ስልክሽ እኮ ቁርጥ ቁርጥ አለ እ እንዴት?
አሁን ይሰራ አሁን አሪፍ ነው፣ ግን ልወጣ ነው። ምረት መጣች ነው?
እ ሳራ ምሳ ጠርታኝ እዛ ልሄድ አዎ እኔም ጠርታኝ ነበር አልገባችም። በ እ ማርቆስ እንትን ማርቆስም ጠርታኝ አዎ ትቀር ነበረ እንደው ትቀየማለች ብዬ መ- አዎ፣ ቀየማለች።
ላለመሄድ ብዬ ምሳዬን ሁሉ ይዤ ነበር የመጣሁት።
እውነት እውነት እኔ ብኖር ይሄን ነበር። መንደሪንን ሁሉ ጠርታታለች።
እንዴት ነው?
አዎ አለች መንደሪና ትሄዳለች ትሄዳለች።
እ?
መኪና ይዘሻል?
እ
ደውዪላት እስኪ ትሄዳለች።
እሺ እሺ ካለች ልደውልላት። እሺ እሺ ጠርታታለች ትናንት።
እርግጠኛ ነሽ ግን?
አዎ ቆይ ልደውልላት እኔ።
እሺ ቶሎ ትደውልልኝ ግን።
እሺ እሺ